ነው።
ሄሎ ቤት
ጤና ይስጥልን።
ጤና ይስጥልኝ።
ቲዮ ችክን ጥሪ አዎ።
ማዕከል አዎ ቴዎ ቺክን
አ፣ አ፣ የሆነ ሜ- ሜሴጅ ደርሶኝ እህ
እ፣ እና አስተያየት መስጠት ለማንኛውም አስተያየት መስጠት ይቻላል ስለ ገንዘብ አመላለስ ወይም ደግሞ ስለ ሌላ አገልግሎት የሚሰ አግኝቼ እህ
እና ደንበኛ ነበርሁኝ እና እ፣ ከዚህ በፊት እ፣ በነበረው እንትን አ፣ አንዴ አራት መቶ ሰማንያ ብር እ፣ የጭነተ መንገድ ላይ ጥለው ወጪ አውጥቼ ነበር።
እህ
ከዚያ ሲቀጥል ደግሞ አንድ አንድ ሺህ ጫጩት አዝዤ ሀያ ሁለት ጫጩት ጎሎ ነው የተቀበልኩ እህ
እና የዚህ እንዴት ነው ሊመለስ የሚችል ስምህን ንገረኝ እስቲ።
እ እ ስምህን ያንተን ስም
ገበያው አዳሙ እ
ገበያው አዳሙ ከምዕራብ ጎጃም ገበየው ነው።
አዎ ገበያው አዳሙ
እም፣ መቼ እና ነበር?
በመደበኛ ስልክ አዎ።
በፊት በመደበኛ ስልክ ደውዬ አሳውቄ ነው በፊትና ለድርጅቱ እናሳውቃለን ምናምን ብለው የነበረ መቼ ነበር? ቀኑን ታስታውሳለህ? የቀረበት ቀን
ቀኑን አሁን ስፔሲፊክ ቀኑን አላሰውም ደረሰኙ እ፣ ኖረኛል አሁን አጠገቡ አዎ።
አጠገቤ የለም እንጂ አ መረጃውን በደንብ እጅ ላይ ይዘ ቀኑ ከመቼ እ።
እ፣ ትእዛዝ እንደጎደለ እሱን እሱን መረጃ እ።
አሰባስበ መልሰ ደውልልንና እ፣ እንዝልሃለን እ።
ለሚመለከተው አካል አስታልፈ እንዲመጣ እናደርጋለን።
እሺ እደውላለሁ። እሺ ማስታወሻ ያደረሰኝ ላይ ቸት እደውላለሁ። እሺ